ሎቤሽ ሳቤ ነኝ።
ቤርሳቤ አስራ ስምንት ዘጠና አንድ ስንት?
አስራ ስምንት ዘጠና አንድ አስራ ስምንት ዘጠና አንድ ነው ነበር።
ፒን አርጊልኝ እስቲ ወደ ድሪም ላይነር ነው የሚሄደው ከዲቫይ
ቼክ አደርግልሃለሁ። ማን ነው ስምህ?
ልጅ አለም ልጅ አለማየዋለኝ።
እሺ ሌላም አስራ ስምንት ሀምሳ አለኝ ምን?
አስራ ስምንት ሀምሳ አለኝ
አስራ ስምንት ሀምሳ አንድ ምን ሆነብህ?
እ- እሱም ፒን ነው ሀምሳ ሀምሳ ሀምሳ
አስራ ስምንት ሀምሳ እና አስራ ስምንት ዘጠና አንድ ነው አ
አይልሃለኝ